हेलो
ሰላም ነው።
እግዚአብሔር ይመስገን።
ድሬዳዋ ላይ የሚዘጋጀውን ለመታደም ነበር እና ቦታ ለማስያዝ ነበር።
እሺ ይቻላል። ስም ማለበል
ሁለት ሰው ነው የሚገቡት ሰዎች ስም ነው የሚያስፈልገው።
አንድ ሰው በቂ ነው። በአንድ- በሚገባ በአንድ ሰው ስም ችግር የለውም።
እሺ ትዕግስት አበራ። አይ ሁሉም ይገባል። ትዕግስት አበራ።
ዜሮ ዘጠኝ ትዕግስት አበራ እሺ ጥፋ ያለ ስልክ ቁጥር ንገረኝ። እኔ ወደ-
ዜሮ ዘጠኝ እሺ አስራ አምስት
እሺ ሰባ ሶስት ሰባ ሶስት ሰባ ሁለት ሀያ አራት
እሺ VIP አምስት መቶ መደበኛ ሶስት መቶ ለተማሪ ደግሞ ከሆነች ሁለት መቶ ብር ነው።
እሺ በ normal መደበኛ ለስንት ሰው ነው?
አዎ። ሁለት ሰው ሁለት ሰው እናመሰግናለን። account ላክሎትና በ account ማስገባት ይችላሉ። ካልሆነም ደግሞ የዕለት ዕለት መክፈል ይችላሉ።
በቃ የዕለት ሁለት እንከፈለ
እሺ ችግር የለውም። እሺ
VIP አምስት መቶ VIP ይሻላል።